ጤና ይስጥልኝ ኢቴስ የብራ ወረዳ አካል በኩል
አብሮ ይስጥልን። ትኬት ለመቁረጥ ነበር።
ከየት ወዴት ነው?
ሲያትል አዲስ አበባ ሁለት ዙር ወደ ሲያትል የሚመለስ
ከሲያትል አዲስ አበባ ደርሶ መልስ።
አዎ፣
OK እሺ። አንዴ ጠብቁኛል። መስመር ላይ check ላድርግሎት።
እሺ።
ከየትኛው airport ነው የሚነሱት? ከሲያትል ሌክ ዩኒየን አለን፣ ታኮማ international airport እንጂ ታኮማ።
ካምፓላንስ አለ።
ታ- ታኮማ ከታኮማ